Hello ጤና ይስጥልኝ ታቢ መድኃኒዓለም
ጤና ይስጥልኝ ቻናሉ ነው።
አዎ ታቢ መድኃኒዓለም ጋር የደወልሽ
እሺ ደንበኛችን ከአሪፍ ፔ ነው የምደውልልዎት።
ምን አልሽኝ? ማ
ከአሪፍ ፔ ነው የምደውልልዎት።
አሪፍ ፔ እሺ
እሺ ደንበኛችን በ POS ኡ ምንም አይነት transaction እያየን አይደለም።
ወይም አንዴ ላገናኝ
እሺ
ሄሎ ቆይማ መልሼ እንደውልሽ ይቅርታ አንዴ ቢዚ ነኝ
እሺ መልሰን እንደውላለን።